ሄሎ
አቤት ሰላም ጤና ይስጥልን። ቴሌዬ
እግዚአብሔር ይመስገን።
አለን። ምን ልርዳዎት?
ለመመዝገብ ፈልጌ ነበር ተለዊን አገልግሎት።
እሺ ኮከብ ዘጠኝ ሰማንያ አምስትን ተላልፈው ይደውሉ። መጀመሪያ
እሺ አንድ ቁጥር ላይ ለመመዝገብ፣ ሶስት ቁጥር ላይ ለመጫወት፣
እሺ ሰባት ቁጥር ላይ ቋንቋ ይምረጡ የሚል አለ።
እሺ እሺ ዲሙኒውትና ግልጽ ያልሆነ ነገር ካለ መደወል ይችላል።
እሺ እሺ